ሄሎ ሄሎ፣ አቤት።
እንዴት አደርሽ?
ሰላም።
አለ እስቲ አንዴ ቦነስ ካለው ይሄን
እሺ፣ cashier number ኡን ልንገርሽ።
እሺ፣ አሁን ንገረኝ።
አስር
እሺ፣ ሰማንያ ሁለት እሺ፣
አርባ አራት ሀምሳ አንድ
አይ የለውም፣ ሪፈንድ ቦነስ የለው።
እንዴት ብዙ ጨዋታ አትወባሃል ፖርቶ አይደል እንዴ ጣለ እ ፖርቶ
አይ አይደለም። ስንት ጨዋታ መሰለህ? አንድ ሁለት አራት ጨዋታ አትወባሃል።
ማን ማን
ቼክ ማድረግ ትችላለህ። አሁን ታርሟል።
እሺ እሺ